በእውነት እየደወልኩበት ነው። እኔ እራት
አቤት
ሄሎ፣ አቤት።
ሰላም ከችብችብ ነበር ምደውሎ እሺ፣
የዞላ እስከ ነው
እኔ ስሜ ዘላለም ነው፣ ዞላ አይደለም። አዎ፣ እዚህ ሴብ የተደረገው በዛ ስለሆነ ነው።
እሺ እ እ hello hello፣ ምን አልሽኝ?
አይሰማም።
ስልክሽ ይቆራረጣል ናት።
እሺ አሁንስ እሺ፣ ምን አልሽ?
እ፣ ከ ChipChip ነው የደወለልኝ።
እሺ፣ ታ-
አዎ፣ order ካደረጉ ትንሽ ቆይተዋል እና ለምን ነበር ያቆሙት?
እንዴ እ፣ ስድስት ምን ተዋራጁ ተዋራጁ እና ምን እናርግ? እም፣ ምክንያቱም ስለ- እኛ ደግሞ ኦልሬዲ ለቤት ነው የሚቀመውና
እ፣ ግን እኮ አሁን ከቀነስን በኋላ ቼክ አድርገውታል። ስድስት አና- ሰውን አድርገናል።
እኛ ረ- ስድስት ሰውን ቢሆን ያው ኦልሬዲ ቤተሰቡን አስጨንቀን አስጨንቀን ሞከረን፣ ግን እየገፋችሁ ያችሁ። ስለዚህ ሰው ናችሁ ስድስት ሰው ማያገኙ ማለት ነው።
እንዴ ምን እናደርጋለን? እኔና ሚስት አንድ ዘመዶች ብንጨንደ እሺ፣ ለዛ ነው።
ይስተካከል ይቀጥላል።
ምን እንችላለን? እኛ ቴክኖሎጂ ጋር ጥሩ ብንግባባ ደስ ይለናል። ቤታ እስከመጣ ድረስ ምን ያስጨንቀናል? ብለሽ ስለዚህ ሰውን ምን ብትቀጥሉ ለእኛ ለእኛ ፐርፐዙ ለእሱ ነው እኮ አዎ።
ቢያንስ ከስንት ሰው ቢ- ምን አልሽኝ?
እስከ ስንት ሰው ይሁን ይላሉ?
አይ ምንም አለ ማሁድ፣ እኔ ቢዚ ነኝ። ይቅርታ እንደው ስለጀመርኩኝ ነው። አሁን ማውራትም አልችልም።
ኦኬ።
ቢቻል ደግሞ ሮዛ የሚል ስልክ አለ አካባቢ ብትደውላ ለእሷ እሷም ስለሆነ የምትጠቅመው የአድናቂ ስለነበረች ጊዜ ካላት ታውራሽ እ? የግሩፕ ያለው ባይት ነች። ስልኳን እ?
ትሰጥኝ?
እዛ አለሽ ሮዛን ስካርክ እዚህኛው አካባቢ ላይ
ማነው ስሙ አሉኝ?
ሮ-
እግዚአብሔር ስልኬ ይባርክ።
እየሰማሁሽ አይደለሁም። እናት ወይ ቅርብ ነው።
ዘጠኝ ስማ ነው ስልኳ።
አዎ ሁለት አይ ዘጠኝ ዜሮ ስምንት ዜሮ ዘጠኝ ስምንት ሰባ ሰባት ሀያ መጨረሻው ብቻ